ሄሎ
ሄሎ አቤት።
ሰላም ከችፕችፕ ነበር የምደውልዎት።
እሺ ይቅርታ ትላንት ያዘዙት ቀይ ስር ነበረ።
ያ የስድስት ቀኑ ነው አይደል order ያደረጉት?
የስድስት ቀን እሱ መሰለኛ።
አዎ። ስለዚህ ከዛሬ ጀምሮ ስድስት ቀን ነው የሚደምሩበት። ሰው በስድስተኛው ቀን ይመጣልዎታል።
ከዛሬ ነው አዎ፣ ከዛሬ ነው የሚጀምሩት።
ነው አዎ፣ complete ያሉበትን ቀን ሳይቆጠር ማለት ነው። ስድስት ቀን መደመር
okay። እሺ በስድስተኛ ቀን ይመጣልዎታል። driver ሲደውል ያንሱላቸው።
እሺ እሺ።
እሺ፣ መልካም ቀን። እሺ